Hello ሰላም ነው አባ።
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
withdraw አድርጌ ነበር እና አልገባም። አርባ ሺህ ብር ቀን እ ስንት ብር ነበር?
አርባ ሺህ ብር
አርባ እም እሺ፣ አስር በዚህ አስር በዚህ ቁጥር ነው ቤት ቤት?
አ አ እሺ፣ check እያረኩልህ ነው። አንዴ ጠብቀኝ።
እሺ
Hello hello፣ አቤት አቤት።
ወደ ራሱ ቁጥር ነው ቴሌ ብር?
ወደዚህ ሰፍንበት
አዎ። እሺ፣ confirm አድርጌያለሁ። message ይደርሳል።